ጤና ይስጥልን Best Bet ቤቴን የምለቀው
አደራችሁ እግዚአብሔር ይመስገን።
አንድ ቁጥር ልንገርሽ
ካሸር ኮድ ካሸር ኮድ እንትን ይለቀቃል ይላሉ። እናንተ መጨቀጨቅ ሆነብን። አይለቀቅም ቶሎ ምን እየሆነ ነው?
እሺ እኛ መልቀቅ ስላ እኛ እኮ ነን የምንለቀው ለጊዜው፣ ለዛ ነው።
እሺ እንግዲህ እንዳላስቸግርሽ ይልኝ ችግር የለም ንገረኝ።
እሺ አስራ ሁለት አርባ ሰባት አስራ አራት ዘጠና አምስት
እሺ አራት ጨዋታ ወጥቶብሃል። ሌላ ሌላ አለ ሌላ አለኝ። አስራ ሁለት ሀምሳ አምስት አስራ ሁለት ሀምሳ አምስት
አርባ ስድስት ሰላሳ ስድስት
ይሄ ደግሞ ስድስት ጨዋታ ወጥቶብሃል።
እሺ እዚህ እኮ ኔትወርክ ስለ ይቅርታ ኔትወርክ ስለሌለ ነው እዚህ የምናስቸግራችሁ እናንተ።
ችግር የለም ስራችን ነው። እሺ እሺ አስራ ሁለት ሀምሳ ስድስት አስራ ሁለት ሀምሳ ስድስት አርባ ስምንት ስልሳ ስድስት
እሺ ይሄም ሶስት ጨዋታ ወጥቶብሃል።
እሺ አስራ ሁለት ሀምሳ ዘጠኝ ሰላሳ አምስት አርባ አንድ
ይህም አራት ጨዋታ ወጥቶብሃል።
እሺ እሺ፣ አመሰግናለሁ።
ተደወል። እናመሰግናለን። መልካም እሺ እሺ።